hello
ቴክኖሎጂ አቤት
ማሽን ገብቶ ነበር አርብ ጠዋት አመታዊ ምርመራ
አርብ ጠዋት አርብ ጠዋት ለአመታዊ ምርመራ ገብቶ ነበር።
እኮ አያልቅማ። check አድርጌ ልደውልልህ የማሽን ቁጥር ንገረኝ እና
እሺ የማሽን ቁጥር ከፎርሙ ላይ አይተህ ንገረኝ።
አስር ሀያ PLA ዜሮ ዜሮ አስር ሀያ ፒኤልኤ
ዜሮ ዜሮ አስር ሀያ ሶስት ዜሮ አስር ሀያ no no no ሁለት ዜሮ
እሺ ሁለት ዜሮ አስር ሀያ
አስር ሀያ PLA ነው PMA PLA LA PLA እሺ እድሳት ነው የገባው
አርብ ጠዋት ነው የገባው።
እሺ check አድርጌ ላሳውቅ ተጠበቅ እደውልልሃለሁ ወይ አንተ ትደውልልኛል እሺ